Hello ጤና ይስጥልኝ ከቢጄ ኢትዮጵያ ነበር ምደውላ እሺ ደንበኛችን አሁን ደውለው ነበረ ለማስመዝገብ አዎ ሁለት ደውያለሁ አዎ አዎ አንደኛውን ቤት system ኡ አልመዘገበልኝም ነበር መሀል ላይ ተቋርጦ እ፣ ይነግሩኛል ደራሽ ለመርካቶ መዝግብ ይሉታለሁኝ እሺ የአንደኛው TIN number ይንገሩ ይህ ነበር እሺ ደራሽ ለመርካቶ መሳለሚያ ያለው ነው አይደል መሳለሚያ ነው ያለው አዎ
እሺ እኛን TIN number ልንገርሽ አዎ ዜሮ ዜሮ ዜሮ ዜሮ አስራ ስድስት አስራ ስድስት ሰላሳ ስምንት ሰላሳ ስምንት ዘጠና ሶስት ሀምሳ ዘጠና ሶስት ሀምሳ እሺ እሺ ደንበኛችን እናመሰግናለን ችግር የለም እሺ እሺ